መጣሁ።
ሰላም ዋልሽ።
እግዚአብሔር ይመስገን።
ተመዝግቤ ነበር ከዚህ በፊት ዘንትን መጥቼ ዋና ቢሮ
እሺ፣ ግን ግን verify አልተደረገም እስካሁን።
በዚህ ቁጥር ነው የተመዘገቡት?
አዎ።
እሺ፣ አንድ check ላድርግሎት። መስመር ላይ ጠብቁኝ። የአብ ስራ መኛው ነው አይደለም?
እውነት ነው። አዎ።
የኮምፒውተር ሃርድዌር እና ሶፍትዌር ነው የተመዘገቡት። ሌላ ደግሞ print እና የኮምፒውተር ሃርድዌር እና ሶፍትዌር እንደሚሰሩ ነው የተመዘገቡት። በተጨማሪም ፕሪንተር እና copy machine ይጠገናሉ አይደለም?
አዎ።
እሺ፣ አሁን አስተካክልልዎታለሁ ማየት ይችላሉ።
እሺ።
እሺ፣ አመሰግናለሁ።
መልካም ቀን ይሁንልዎት።
አሜን።